የስድስት ቤት
ሲስተር ሰላም ናቸው?
ሰላም
እኔ ስሜ ሀሰን ይባላል። እንትን ጨዋታ ጠዋት እንትን ማታ ጨውቼ ብር ያገኘ ታውቃለህ?
እህ ጠዋት ተጫውቼ
ጨዋታ ቱ ኤክስ ቱ ኤክስ ስፖርት ቱ ኤክስ አይደለም ይሄ ቤስት ቤት ነው።
ቤስ ቱ ቤቱ ኤክስ ጋር ጨዋታ ደውል እሺ።
አ?
Two X ጋር ደውል። ይሄ Two X አይደለም Best Bet ነው።
ይሄ Best Bet ነው።
አዎ ቤት Two X ጋር ደውል።
Two X ስልኩ ታውቃለች?
ስልኩን አላውቀውም። ጎግል አድርገው እሺ። ጎግል ላይ ትፈ- ታገኘዋለህ።
ጎግል ላይ አዎ Two X Sport phone number ብለህ search አድርግና ታገኛለህ።
ስልኩ አይጠራም ግን አገኘን ነበረ።
እሺ
ብር ብር ትንሽ አገኘ። ወደ account ሲቀየር processing ያለ ነው ዛሬ እስከ ማታ።
እነሱን ጠይቃቸው። አሁን እ፣ እኔ ልረዳህ አልችልም።
እሺ እሺ መልካም ምሽት።
እሺ